አስጠለማኒ ባባ
መኪና አይቼ ነበረ።
እሺ ምን ልርዳ?
ይሄ Corolla ው ሁለት ሺህ ሶስት
እሺ manual ኡ
እሺ
እ፣ ስንት ነበረች? አንድ ነጥብ ስንት ነው? ሶስት
ምን
እ፣ Corolla ውን ያየሁት
ሁለት ሺህ ስንት አይደል?
አንድ ነጥብ ስንት ነው የሚለው? አንድ ነጥብ ሶስት ነው የሚለው።
ሁለት ሺህ ሶስቱ ማኗል ነው አይደል ያሉ
አዎ አዎ፣ እና መጨረሻ ላይ ተፖስት ሰጠው ነው።
ምን ላይ ነው? ቲክቶክ ላይ ነው።
አዎ
ቲክቶክ ላይ ከሆነ ቆየ ነው የሚሆነው።
ኧረ አይደለም፣ አሁን ተፖስት ሰጠው። ኦኬ፣ አዎ አዎ፣ የቆየ ነው የቆየ ነው አባት።
ወጥቷላ። ሌላ መኪኖች ይኖራሉ።
ሌላ ይኖረናል። ሌላ ኮሎላዎች ይኖሩናል።
okay፣ የት ነው ሱቋችሁ?
እኛ ፓስተር ነን፣ መስቀል ፍላወር እንገኛለን።
መስቀል ፍላወር መስቀል ፍላወር ነው እንጂ
መስቀል ፍላወር እና
እሺ